ጤና ይስጥልኝ ሄሎ ቪዛ ጂጂ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎ?
ሄሎ
ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ።
ምን አይነት ሄሎ
ይሰማኛል?
እሺ እ አይ የእንትን ቪዛ ፈልገን ነበረ የሾፌር አረብ ሀገር ምናምን ካለ ብለን ነው።
እሺ እ website አለ። የት ሀገር ነው የፈለጉት?
ዱባይ ዱባይ ዱባይ፣ ሳውዲ አረቢያ?
ሳውዲ አረቢያ ሳይሆን ኩ- ዱባይ ወይም ደግሞ ኳታር።
እሺ እ የዱባይ ስራ የሚያገኙበት website አለ። እሱ ልንገሮት ይጽፋሉ።
Okay እሺ ልዘጋጅ። እሺ እሺ እዛ እሺ
መደወል ነበረብኝ።
መስመር ላይ ነው ደንበኛችን።
እሺ አዎ አለ እሺ ኤኢ
ዜሮ ዘጠኝ
አይ ስልክ አይደለም እ website ነው። ጉግል ላይ ገብተው search የሚያደርጉበት website።
ጉግል ላይ እሺ እሺ እንግዲህ እሺ AE
A E dot
dot I N
I M D እ እ D D
I M አይደለ I N
አሀ A- I L እሺ I L
L ሳይሆን ደንበኛችን N
N okay እሺ N I N D
D
E
E E
አሁንም double E አዎ double E E D